ጤና ይስጥልኝ በሽት ቤት ዮርዳኖስ ሸጋው ጤና ይስጥልኝ
ለዕለተ አርብ እንኳንም አደ- ፈጣሪ ያደረሰን።
ምን አልክ ም- ምን አሉኝ
ለዕለተ አርብ እንኳንም ፈጣሪ ያደረሳችሁ።
እንኳን አብሮ አደረሰን
የውድድሩን ብር አስቆኝም አስራ አምስት ሺህ ብር አለኝ።
አስራ አምስት ሺህ ብር withdraw
አይደለም ውድድሩን deposit ቢሆን።
አድርገው ነው deposit አድርገው ቢኑ ቢኑ
ምን አሉኝ አይሰማም የውድድሩ ድምፁ።
የውድድሩን ብር እሺ
screenshot አድርጌ ልክላቸዋለሁ ቴሌግራም ላይ።
ቴሌግራም ላይ ልከዋል እሺ ቴሌግራም የሚጠቀሙበት ስሙ ንገሩኝ
ታጁዲን አስራ ሁለት አስራ ሁለት ቤት አስ- ማን
ታጁ
ታጁ ድምፆት እየተቆራረጠ ነው ደንበኛችን አሁን ቴሌግራም ላይ ሀይል በለሽ
እኮ ስሙትን ይንገሩኝ ቴሌግራም ላይ የላኩበትን ስም ይንገሩኝ ታጁ ታጁ አዎ፣
ታጁ ታጁ ታጁማ
ሲራጅ ታጁ ሲራጅ እም፣
ታጁ ሲራጅ አዎ።
እሺ ደንበኛችን እያየንሎት ነው ምንድን ነው ጉዳዩ የላኩት ምንድን ነበር screenshot አድርጌ የውድድሩን መጨረሻ አስራ አራተኛው እኛ አሸንፊያለሁ።
አስራ አራተኛ ሆኖ ያሸንፏል አዎ እሺ በቃ ቴሌግራም ላይ እንመልስልዎታለን ችግር የለም ይጠብቁን
አርባ ዘጠኝ ዜሮ ዜሮ